ስለት ጀግናው ተፈተነ በመደናቀበት ተወከበና ተወከበና ተወከበና ተወከበና ወዲህ ዞር ቢል ሰው የለምና ገብርዬ ሲሆን ቀኙ ዛለና አሮን ስቦን ጠጣው ያጅግና የባሕር አንበሳው ጋማሮስ ካሳ በላይሳ የአንድ እናት ሀገር ክብሯ ከቶ ሳይረሳ ንቃ በመንፈስ ለአንድነት ካሳ ተነሳ አንቲ ሞት ክላት ሀገር ክብሯ ሳይረሳ ኦ!
አንድ ላይ እጃችሁ ወደላ ወደላ
ኦ! ናናዬ ዲሪሪ ዲሪሪ ናና ዲሪሪ ዲሪሪ ዲሪሪ ጎንደር ጎንደር የቴዎድሮስ ሀገር አንዲት ኢትዮጵያ ዋልታና ማገር ነፍሱን የሰጣት ለካለም እኮ አገር ሊያቆም ነው ቴዎድሮስ ወርዶ አምጡ ቆርጣችሁ ከሹሩባው ላይ ኪዳን እንሰጥ እንዳንለያይ ነፍሱን የሰጣት ለካለም እኮ አገር ሊያቆም ነው ቴዎድሮስ ወርዶ አረጀች እያሉ ሰዎቹ ሲያሙሽ አረጀች እያሉ ኦሆ ሰዎቹ ሲያሙሽ ሙሽራ ነሽ ጎንደር ኦሆ ይሰብራል ልብስሽ ዘይደማም ዘይደማም ዘይደማም ዘይደማም ሳይቀላቀለው ህልሙን በወዲህ ይዞ ሳይቀላቀለው ኦሆ ሽሩ በወዲህ ይዞ የሚረዳዋቸው ኦሆ ብቻውን ዘግዞ ዘቅዞ ዘቅዞ ስንቱ ቦድ ይዞ የወገቡን እሳት ካፎቱ ላይ መዞ የወገቡን እሳት አቶ ካፎቱ ላይ መዞ ጠጥቶላት ሞተ ክንዱ ተንተርሶ አሳዝን እኮኝ ካሳ ካሳ የጓራ አንበሳ ዳኘን ዳኘን አለ አንገትህን አሳየን ዝግባ የሚያሳክልህ አንድ ፍቅር አተ ዝግባ የሚያሳክልህ አንድነትን አተ ከፊት የነበርነው ቆሞ ከሰው አላቀርተን አናሳዝንም ወይ እርርርርር ጎንደርና ጎጃም ወሎና ትግራይ ጎንደርና ጎጃም እሞ ወሎና ትግራይ ኦሮሞና ተብረ እሞ ሆነን አንድ ላይ ጉራጌና ሐረር ዶርዜ ወላይታ ቤንሻንጉል ሱማሌ እሞ አማራ ሳይታ ግመሌና ጠጣ እንደ አፋር ተጉዤ ግመሌና ጠጣ እሞ ቀይ ባህር ተጉዤ አንድ ገመድ አጣቆሞ የመልሳት ይዤ እርርርር አናሳዝንም ወይ ኧረ ገዳሙ ገዳሙ ገዳሙ ኧረ ገዳሙ ገዳሙ ገዳሙ ኧረ ገዳሙ ገዳሙ ገዳሙ ኧረ ገዳሙ ኧረ እንደምን ነሽ ኧረ እንደምን አለሽ ኧረ እንደምን አለሽ ጎንደርሽ ሾሮ ጎንደርሽ ሾሮ የወርቃሽ መስፋፋት የግጥሽ ማማት አንገረብ ሲወጡ ደንበራ መስጋም አንገረብ ሲወጡን ደንበራ መስጋም ቅጥሩ ትዝ ይለኛል ጃንት ከዋርካም አበባ አበባ የጎንደር ከተማ ታይ! አበባ ማለት ኢትዮጵያን ያዩልት